Hello. Hello. ይሰማል። መንደርደር
ለጥያቄ ምናምን ነው።
ይሄ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው።
አሪፍ አሪፍ
የቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው።
እሺ እሺ
እሺ።
እና- እሺ